እንደምትችይው?
hello አቤት
ሰላም ነው?
እግዚአብሔር ይመስገን።
ፊደሏ የሚለውን ጨዋታ ለመወዳደር ፈልጌ ነበር።
እሺ እድሜያችሁ ስንት ነው?
አስራ አራት
እሺ አብረሽ የምትወዳደሪውስ?
አስራ አምስት አመቷ ነው።
እሺ
ስንት ሰው ነው የሚያስፈልገው? አራት ሰው ነው አይደለ?
አዎ ስምሽን ልውሰድ? ማን ማን ጋር ነው የሚደወለው? አንቺ ጋር?
አዎ እኔ ጋር ነው የሚደወለው።
እሺ ስለዚህ አንቺን ስልክ ስምና ስልክ ስጭ።
ዜሮ ዘጠኝ
ስምሽን መጀመሪያ ስሜ አርሴማ በሪሁን ይባላል።
አርሴማ ብሪሁን።
አዎ
እሺ ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት ሀያ
ሀያ አስራ ሰባት
አስራ ሰባት
ዘጠና ስምንት
እናቴ ዘጠና ስምንት እሺ ይደወልላችኋል። እሺ እናቴ እሺ
አራት ሰው ነው አይደለም የሚያስፈልገው? የአራቱም ይፈ- ያስፈልግሻል?
አይ በቃ ከአንቺ ጋር ኮሚኒኬት እናደርጋለን።
እሺ እሺ